ሄሎ ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር እባክዎ ልርዳዎት።
እዚህ ምኒልክ ሆስፒታል ፈልገናችሁ ነበር።
ምን ነበረ?
እስቲ ላገናኝ። አይ ንገረዋ፣ ምን ነበር?
ሄሎ ሄሎ አቤት፣ ዋሽንግተን ነው።
አዎ፣ ዋሽንግተን brain CT without contrast ስንት ነው?
brain CT እም 2500 without አዎ።
without 2500 አዎ፣ ቆይ አንዴ ሄሎ ስለ እንትን እ ቆይ አንዴ መስመር ላይ ጠብቁኝ። ሄሎ አቤት አዎ፣ 2500 ነው።
አምቡላንስ እናንተ አዎ